ሄሎ ሰላም ጤና ይስጥልኝ ቤት ቤት ከላ ነኝ። እባክዎ ምን ልርዳዎ?
እንትን ፋንታሲ በልቼ እስካሁን ብሩ አልገባልኝ።
እሺ አንዴ ጠብቀኝ መስመር ላይ እሺ ለመቁረጥ አልቻልኩም። ዋን ሁለት የለም የለም። ዛሬ ገና ነገ ነው የሚገባለት እኮ ፖርቶና
ሄሎ ሄሎ
ሄሎ ሄሎ አቤት፣ ሰላም ነው?
ሄሎ አን- ሄሎ
ይሰማኛል።
የ- የ- ስምክ ማን ነው? የፋንታሲው ዩዘሩ ዩኒስት እ
ዩኒስት
ሄሎ
አይሰማችም?
አሁን ይሰማል። እሺ
ዩኒስት ዩ ሚስድ ኦኬ። እና ብሩ አልገባም? ዲፖስ አልተደረገልህም?
አልተደረገም።
ቆይ አንዴ ጠብቀኝ። እሺ እሺ። አተር ባንክ አተር ባንክ ሳይሽ
በዚህ ሳምንት እንዳያደርግም በዚህ ሳምንት አይደለም።
ኧረ ሐሙስ አንድ ሺህ አስገባ አርብ ሶስት ሺህ አደረግኩት። ለምን ሐሙስ ዕለት እዛ መደብ ሶስት ሺህ አደረግኩት አርብ አስር ሺህ አደረግኩት ቅዳሜ አስራ አራት ሺህ አደረግኩት ተበላ።
ኧረ እንደዚህ ባስሽ ሄደህ ማን ናት?
ጀራሽ ያሉት ናቸው ያጠቁት።
ዲቦራ ማለት ጊዜ ነው።
ጎል
ስንት ደረስ ነው ደረስ እንዴ?
አገባሁ ያለ አንተ ያለ ጥቂት ጠፍን ብሬ ሳፍርታል ልጅ እያለ እንዴ?
ላይክ በጣም ግጥም ያለ ነው ፈለገ ትሪት ነው
ተነቀበት
አረባ ከኛ ስፋል መጣን
ሄሎ ሄሎ ሄሎ Check አድርገነዋል እና ትንሽ ጠብቀን እሺ። ከፋይናንስ ጋር ወረድ እናወራበታለን። ይ- ይ- ይገባል ዛሬ።
እኮ ዛሬ ነው ከስድስት ሰዓት በፊት የሆነ ትኬት ምቆርጣለ እም፣ እሺ እሺ፣ ችግር የለውም። ቶሎ ለመግባት እነግራቸዋለን ቶሎ እንዲያስገቡ። እሺ እሺ።